ጤና ይስጥልኝ። አሪፍ ነኝ፣ ማሪፍ ነኝ። እባክህ ምንድነው
እንትን ከሁሉ ስፖርት ብር አስተላልፈን ብር ወደ ቴሌ ብር አልደረሰም እና አምስተኛ ናችንን ይዘናል። ደጋግመን በየቀኑ እያመለከትን ነው፣ ግን ምንም አይነት እንትን የለም።
እኛ ጋር አስመዝግበው ነበር ከዚህ በፊት አዎ ማን በሚል ስም ነበር ያስመዘገቡት?
ወሰን ሰገድ
ማን አሉኝ?
ወሰን ሰገድ ወሰን ሰገድ።
እም፣
እሺ ደንበኛችን ለ እኛ ተላልፎሎት የ technical support ኦቻችን እያየታ እያየሎት ነው እየታየሎት ነው። ስለዚህ ትንሽ ይታገሱን fix እስኪደረግ
እም፣ እም።
በእኛ በኩል የ technical support team ኦች እያዩሎት ነው። ስለዚህ ትንሽ ይታገሱ፣ ይስተካከላል።
ምን ያህል ቀን ልታገስ?
ያው እስከዚህ ቀን ማለት እ, አንችልም። አሁን ላይ system ላይ የተፈጠረ ችግር ስለነበር ብዙ እንደዚህ አይነት case ኦች ነበሩ። በተራ እያስተናገድን ነው።
እሺ
እሺ፣ ለማየት ሌላ